ሰላም ነው ወይ?
አለን እግዚአብሔር ይመስገን።
cashier code ልንገርሽ፣ እሺ ጋሪ አስራ ሶስት እሺ ሀምሳ ሰባት እሺ ሀምሳ ሰባት አስራ ሁለት
ሀምሳ ሰባት ሀምሳ ሰባት አስራ ሁለት ሌላው ወይ እሺ lost ነው። እሺ በአንድ ጨዋታ ወድቋል።
ነው እንዴ?
እ፣ ተመላሽ አይኖረውም። ምክንያቱም እ፣ total odd ኡ lost ላደረገው ጨዋታ odd ሲካፈል ከሀያ በታች ስለሚሆን ተመላሽ አይኖረውም።
እሺ